ያ ጊዜ የሚል አለማሜ ተባራም አቤት ምን ለርተው እሺ ብራን እናውሳ hello አቤት አቤት
ኤፍሬም ነኝ ከወላይታ እሺ ምን ነበር
የእናንተ agent ባለፈው እዛ መጥቼ ነበር እዛ እንትን ብር አስይዤ shop ኡ አልተለቀቀልኝም
shop አልተለቀቀልኝም አዎ
okay ምን የ virtual ነው
አይደለም የኳስና virtual ሁለት ነው
okay እሺ አንዴ መስመር ላይ ጠብቁኝ
hello
አቤት hello አቤት ይሰማኛል እሺ ምንድን ነበር ይቅርታ
በእናንተ ድርጅት ባለፈው መጥቼ እዛ ብር ምናምን ብር አስይዤ ነበር እና shop ኡ አልተለቀቀልኝም እሺ ከፋይናንስ ጋር ያለውን ነገር ጨርሰዋል አዎ ጨርሼ በቃ እዛ ሄደህ ደውል ምናምን ብሎኝ አለቀቁም ማን ልበል ስሙትን ኤፍሬም አባቴ ወረቀ- ወረቀት ያምኝ
ማን አሉኝ ኤፍሬም አባቴ
ብዙ ባይሩ
እሺ ልክ ፋይናንሶች ጋር ሲያሳውቁን እንደውሎታለን ይሰራሎታል እሺ ትናንትም እንደዛ ተብዬ አልተለቀ አልለቀቁም በቃ እየጠበቅኳችሁ ነበር
እኮ እሺ ወይ እስቲ እነሱ ጋር ያለውን ነገር እንዲያሳውቁን ያሳውቋቸውና እ ልክ ሲያሳውቁን እንሰራሎታለን እሺ እሺ በቃ እጠብቃለሁ እሺ መልካም ቀን በቃ።